ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም ናችሁ። እንትን አምቡላንስ ፈልገን ነበር እሺ፣ ከየት ነበር?
ከላፍቶ ላፍቶ ወደ ከላፍቶ ወደ ቱሉ ዲምቱ
ከቤት ነው።
ከቤት ነው። አዎ ከቤት ወደ ቤት move ለማድረግ እ፣ ትንሽ እ፣
እም?
ከቤት ነው። አዎ
አንድ ህመማቸውን ነበር።
እ፣ ያው የእድሜ እንትን ነው እና ግፊትና ስኳር አላት እና አሁን ህመሟ ስለቀየረ እ፣ ወደ ወደ ዋናው መኖሪያ ቤታችን ለመውሰድ ነበር።
ኦክሲጅን ጠቅሞ አሁን አሁን አሁን እንትን ግሉኮስ ተጠቅማ እንትን እያለች ነው የተወሰነ
ኦክሲጅን ይጠቀማሉ።
ኦክሲጅን አትጠቀምም።
አንዴ
እም።